በደንብ በኢትዮጵያ በተለይ የሚንባባሩ ጉዳዮች
እዛ ስጄ ነበረ።
መኖሬን ደንበኞች ወረፋ ስጄ ነበር። ይኸው
እሺ፣ የትኬት ቁጥሮትን ይንገሩኝ።
ሀያ አምስት ዜሮ አራት
ሀያ አምስት ዜሮ አራት
ትናንትና ደውዬ ዛሬ ውጤቱን እንነግራለን።
ዳቢ ግሮሰሪ ኖት።
አዎ
እሺ ደንበኛችን ጥያቄዎት ወደሚመለከተው አካል ተላልፎልዎታል። እስካሁን ካልመጣለዎት አሁንም መልሼ እንደ ቅሬታ አድርጌ መዘግብልዎታለሁ። ወረፋ ሊሆንባቸው ስለሚችል ይጠብቋቸው፣ ያመጡልዎታል።
እሺ
እሺ ደንበኛችን